hello ሰላም ነው እንዴት ነው አለን። ከወዳ vehicle ነበር የምደውልልክ።
አቤት ከወዳ vehicle ወደ አቤቴ አዎ፣ ሳፊ የ electrical ባጃጅ ማምረቻ
እሺ
ኤስቱ የሆነ ሰዓት ልደውልልክ። ኤስቱ order ማድረግ ፈልጋለሁ።
አሁን ስራ ላይ ነኝ ቆይ ከ- በኋላ እደውልልሃለሁ